ሄሎ ጤና ይስጥልኝ ታድላ አምቡላንስ ሰላም ነው?
ሰላም ነው?
አለን ከአንድ ሆስፒታል ሌላ ሆስፒታል የኢኮካርዲዮግራፊ ማስነሳት የምትፈልጋት ልጅ ነበረች እና ለመውሰድ እንዴት ነው አገልግሎት የማገኘው?
እሺ የአምቡላንስ አገልግሎቱ ማግኘት ይችላሉ፣ ግን ወደሚሄዱበት ተቋም ደውለው አሳውቀዋል ይቀበሏቸዋል።
አዎ
እሺ ከየት ነው ከየት ወዴት ነው የሚሄድ የሚፈልጉት አሁን?
ከራስ ደስ- ከራስ ደስታ ሆስፒታል ቴዎድሮስ አደባባይ ላይ ያለው ውዳሴ ጋር
እሺ እ የ patient ስም አንድ በል ሌላ የህፃን ነች። ስሟ ገና ነው። baby ጀሚላ የምትባለው።
እሺ ኦክሲጅን ላይ ናት፣ ኦክሲጅን ላይ ናት። CPAP ላይ ናት።
CPAP ላይ ናት።
አዎ
አንዴ መስመር ላይ ጠብቁኝ። ሄሎ አቤት።
እ የ CPAP ማሽናችን ያለው አምቡላንስ እ ለጊዜው ክፍለ ሀገር ሄዷል።
ሰው ሌላ alternative መጠቀም አንችልም።
እ የ CPAP equipment ያለው አምቡላንሳችን ለጊዜው field ስለሆነ እሺ እ ም፣ ሌላ ሌሎቹ አምቡላንሳችን CPAP የላቸውም።
መቼ ልጠብቅ?
ሄሎ እ መ- መቼ- መቼ ይመልሳል? እንዲህ በነገ ምናምን
ሄሎ አቤት ሄሎ እ ገና ዛሬ ነው የወጣው ወደ ለ- አይታወቅም።
እም፣ አዎ እ ወደ ሩቅ ወደ ቶጎ ጫሌ አካባቢ ስለሆነ ሄደው
እሺ ሄሎ እሺ ይቆያል።
እሺ እሺ እሺ